ሄሎ
ሄሎ አቤት ይቅርታ መልሼ የደወልኩኝ ልክ submit ካሉት በኋላ ይመጣሎታል አይደለ edit profile ብሎ
edit profile እ የሚል አይመጣሎትም ልክ submit ብለው ካጠናቀቁ በኋላ edit profile የሚል ይመጣል አይደለም ይመልስብኛል
ወደ መጀመሪያው ይመልሳል
የሆነ pop up ነገር ያመጣል ምንድን ነው የሚለው pop up ኡ እ የባንክ name ሽ ምረጪ የሚል ነው የባንክ name መምረጥ ላይ ደግሞ ቴሌብር ብዬ እንዳልመርጥ ቴሌብር የሚለው option ራሱ የለም ነው እኔ ስልክ ላይ ከላይም እያጻፈዎት አይደለም
አዎ ከላይም ደግሞ እያጻፈኝ አይደለም okay ይቅርታ እሺ ቆይ አንዴ አሁንም እደውልሎታለሁ እሺ